ጤና ይስጥልኝ። ጤና ይስጥልኝ እንደምን አሉ?
Hello ጤና ይስጥልኝ ደንበኛችን ነው የሰማሁትን።
Yeah
ከ ArifPay ነበር የምደውልልዎ። ትናንትና ደውለው ነበረ። የፈለጉትን አገልግሎት አ- አግኝተዋል ደንበኛችን? ደንበኛችን የሰማሁትን። ደንበኛችን መስመር ላይ አሉ?
አልሰማም።
ደንበኛችን ይሰማዎታል? መስመር ላይ አሉ? Hello
Hello
ይሰማዎታል ደንበኛችን?
Hello
አቤት ይሰማዎታል? ከ ArifPay ነበር የምደውልልዎ። ትናንትና ማታ ደውለው ነበረ። የፈለጉትን አገልግሎት አግኝተዋል?
አ እኔ ሐጂ